ሀኒ የማነሽ ማለት ነው። PC ዋ ላይ F one F two የሚለው ላይ ይሄ mic mute እና unmute ማድረጊያ ያለው እና እሱን check ታድርገው። እሱን mute ካደረገችው mic ኳ ስለጠፋ ነው እኔ የማይሰማኝ።
check አድርገነዋል።
mic ምኑን ምኑን check አደረጋችሁ?
mute መሆኑንና አለመሆኑን የቱ ጋር
sound ላይ ነው።
ምኑ ላይ?
ሳውንድ
አይ እንትኑ ላይ ይሄ keyboard ኡ አለ አይደለ? keyboard ኡ ላይ PC ዋ ላይ ማለት ነው። mute እና unmute ማድረጊያ አለ፣ ምልክት አለች። የ mic ትታይሻለች አንቺ PC ላይ ያለችዋ
እሺ።
ድምፅ እሷን አዎ፣ እስ- አዎ እሷን ትጫናት እና እደውልላታለሁ።
እሷ እኮ አጥፍታ በቃ ተቀምጣለች። አሁን እሺ፣ እንደ አዲስ ትገባለች እኮ
እኮ ትግባ።
እሺ